ጤና ይስጥልን ሰላም ነው?
እግዚአብሔር ይመስገን።
withdraw ን አድርጌ ስምንት መቶ ብር በቴሌ ብር አልተለቀቀም።
ደውለሽ ነበረ?
አዎ እንደገና እኮ አሁን ማለት ነግሬሽ ነው።
ነበር። አ- ሌላ ነው?
አዎ እሺ እሺ እሺ፣ እያየሁልህ ነው። እሺ approve መደረግ ስላለበት ነው። እሺ ወደ ቴሌብር ሲሆን
okay እሺ okay እሺ እንትን በለና ችግር የለውም። እንደዚህ ሲሆንብን ደውልልን። ወደ ቴሌግራም ላይ ማውራት ትችላለህ። እሺ approve አድርጉልኝ እያልክ text መላክ ትችላለህ።
ችግር የለም። እሺ ለቃ አሁን እንትን አለ ቆይ ልልክ ስምንት መቶ ብር ወደ ዜሮ ዘጠኝ ሰባ ስድስት ዜሮ ስድስት ሰላሳ ሶስት ሰላሳ ሁለት አርግ።
አዎ እሺ ኦኬ አመሰግናለሁ።
እሺ እናመሰግናለን። እሺ